ሰላም ብስቤ
ሰላም የሆነ ብር ጠፋው ማታ አራት መቶ ሀያ ሰባት ብር ወደ ቴሌ ብር የተደወለ የት እንደገባ ይላል።
እሺ ቤት ቤት ቁጥሬ ነው ቼክ ላድርግሎት።
አዎ ይሄ ቁጥር ነው።
እሺ መስመር ላይ ጠብቁኝ።
እሺ እጠብቃለሁ።
ትናንት ነው ያሉኝ። አዎ እ
ትናንት ነው ያሉኝ።
አዎ
በየትኛው ቁጥር ነው? ዘጠኝ ብሎ ነው ዜሮ ዘጠኝ ብሎ በሚጀምረው ስልክ
ይሄ ስልክ ቁጥር
ዘጠኝ ብሎ በሚጀምረው ነው ዜሮ ዘጠኝ ብሎ በሚጀምረው account
ዜሮ ዘጠኝ
አላገኘሁትም። ሌላ አካውንት አሉት እንዴ?
መላል አይደለም ብር ቁጥር ልዓስ አ ይኸው አንድ ሺህ ብር ወደ አካውንት አስገብቼ አንድ ሺህ ብር ነው አንድ ሺህ ብር ወደ አካውንት አስገባው።
አራት መቶ ሀያ ብለውኝ ስለነበር ነው። እሺ ይሄን አራት መቶ ሀያ ሰባት ብር ቀሪ ነበረ።
ምን ላይ ነበር ቀሪ የነበረው?
አዎ ቀሪ ነበረው። ቀሪ ቀሪ ውስጥ አጣው እኮ እንደውም አሁን
አራት መቶ ሀያ ሰባት ብሩን አራት መቶ ሀያ ሰባት
Withdraw ነው ያዘዙት።
አዎ
የለም እኮ አራት መቶ ሀያ ሰባት ብር withdraw የተደረገ የለም። በሁለቱም account check አደረኩት።
እሺ
የለም
እሺ ከአስራ ስምንት ጀምሬ check አድርጌዋለሁ። በዚህ account የለም።
እሺ